Hello ጤና ይስጥልኝ ጠብታ አምቡላንስ አብሮ ይስጥልን። አማን ነው። እናት እንዴት ነሽ?
እግዚአብሔር ይመስገን።
አምቡላንስ ፈልገን ነበርና ባር ከየት እ ከጥቁር አንበሳ ነው እና ወደ አፋር ለመሄድ ምንም ኦክሲጅን dead body ይዘን ለመሄድ ነው።
ወደ አፋር ነው ያልከኝ?
አዎ አዎ፣ ዴድ ቦዲ ይዘን ለመሄድ
ከጥቁር አንበሳ ወደ አፋር እም? Dead body ነው እ እ እ ዴድ ነው ዴድ ነው አዎ፣ ዴድ ነው ይዘን ለመሄድ እንፈልገን ነው። በእናንተ በኩል ይዘን ለመሄድ ፈልገን ነው።
እሺ መልሼ ልደውልልህ እሺ